Hello ሰላም ነው። የትላንት እኮ ደውዬልሽ እስከ ጠዋት ይለቀቃል ብለሽኝ ነበረ።
ምን ነበር?
አክሲል withdraw ብዬ አልገባም። ሶስት መቶ ብርና አምስት ብር ማለት
እሺ፣ ቤት ቤት ቁጥርህን ንገረኝ።
ዜሮ ዜሮ ዘጠኝ
ሀያ ዘጠኝ ሀያ ዘጠኝ ሀያ ስምንት ሀያ ስምንት ሰባ ሁለት ሰባ ሁለት ስልሳ ስልሳ እሺ፣ አንድ ይጠብቅ።
ቀን ሀያ ዘጠኝ ላይ ነው ሰላሳ ላይ ነው
መቼ ነው ዊዝዶ ያረከው?
እኮ በምን መቼ ነው ዊዝዶ ያረከው?
ቀን ሀያ ዘጠኝ ማለትም ሰላሳ ላይ ማለት ማታ ላይ ነው ያደረኩት ከትላንት ወዲያ። ቀን ሰላሳ በፈረንጅ
እሺ፣ ሶስት መቶ ብር ነው።
አምስት መቶ ብር